hello
ጤና ይስጥልኝ ከብዙ ኢትዮጵያ ነበር የምደውለው።
እሺ ማ ደንበኛችን ቅድም ደውለው CO2 registration ፈልገው ነበር አይደል?
አዎ
እሺ መከታተያ ቁጥሩን ልሰጦት ነው
እሺ
አስራ ሶስት አርባ ዘጠኝ ስንት አስራ ሶስት አርባ ዘጠኝ
አስራ ሶስት አርባ ዘጠኝ የእኛ ቁጥራችን ማለት ነው።
አስራ ሶስት አርባ ዘጠኝ የመከታተያ ቁጥሮት ነው ID የሚባለው ነው።
ID የሚባለው ሳይሆን የመከታተያ CO2 ያስመዘገቡበት የመከታተያ ቁጥሮት ነው። ምናልባት እንኳን ባይመጣልዎት እኛ ጋር ሲደውሉ በዚህ ቁጥር አስመዝግቤ ነበረ ብለው ለመናገር ይችላሉ።
እሺ እሺ እሺ ማ ቻው ቻው